ሄሎ ጤና ቤት ቤት ሄሎ ሄሎ ጤና ይስጥልን ቤት ቤት
ዲፖዚት አድርጌ
ሄሎ ዲፖዚት ዲፖዚት አድርጌ ነበር።
ዲፖዚት አድርገክ ሜሴጁ ልካለናል ቴሌግራም ላይ አዎ መላ- መላ- መላክ አዎ ዲ ሜሴጁን ላክልን እኮ ግቡ እሺ፣ እያወራኋችሁ ነበር።
አዎ፣ እኛ ቴሌግራም ላይ ነው ያለ ነው በየትኛው ቁጥር ነበር የላከው በ- ዜሮ ዘጠኝ ዜሮ ሶስት ቤቱ ነው በዛ ነው የላክልን ዜሮ- አይ ዜሮ ሰባት ቤት አይ አይደለም አይደለም የኛን የኛን የኛን ቁጥር ዜሮ ዘጠኝ ዜሮ ሶስት በሚል ነው አዎ፣ ዜሮ ሶስት እንደዛ ከሆነ እናየዋለን እዛ ላይ ኦንላይን ላይ ነው ያለ ነው እሺ፣ እሺ፣ ኦንላይን ላይ ነው ያለ ነው አዎ ላከውና ከቤስት ቤት ቁጥር ላይ አንድ ላይ ከዛ ለቻፓ እናሳውቅልሃለን እሺ እሺ